ብላን ይገኛለ። ሶስተኛው ደግሞ ፓንቴኒቲ ሀይሌ ስቴቶች የሚገኘው አዲሱ ኮንቬንሽን ሴንተር ላይ እንገኛለን። በቃ ኦኬ እዚህ ቤት ውስጥ ኦኬ በጣም እንደዛ ከሆነ ከአርብ Hello?
ጀምሮ ቤት Hello, ከሆነ ይሰማል?
አርብ አለ ቅዳሜ አለ ትንሽ ጫጫታ ነው የሚሰማኝ።
ሬጅስተር ማድረግ ይችላል።
አይሰማም በደንብ ለዚህ አሁን እ?
ምንድነው እ? እ?
ዋና ዓላማ የእኔ በደንብ አይሰማም?
እ፣ እሺ እስቲ እንደምን እምታገላለሁ።
ዓላማችን ወደ አርቲስት ሰንሰለት ሮቦቲክ Stanford Kids ላይ ላይ እሱ እየተተካ ነው።
ያ ስቴንፎርድ ኪድስ።
እነዚህ ነገሮች ወደ ወደ ኢትዮጵያ ውስጥ መግባት እኔ ሳምሶን እባላለሁ ከስቴንፎርድ ኦ እ፣ በፍጹም ልሰማህ አልቻልኩም። እባክህ የሆነ ወይ ቦታ መቀየር ይቻል ይሆን?
እንዳልኩት ደግሞ የአሜሪካን ስታንዳርድ ያለው information site ነው። እ፣ ስታንዳርዱም ደግሞ ምንም ጥርጣሬ የለውም። አሪፍ ስታንዳርድ በአሪፍ ስታንዳርድ የሚፈጽሙ ሰዎች ነን። so ፊታችን ፊታችን ቅዳሜ class ኦች ጀምረን interested ከሆኑ እ፣ ነው። ቦታ ጭምቢያ
እስቲ እ? እ?
okay okay
ማን ነው እያወራል? ዮኒ ነው የሚያወራው?
STEM for Kids STEM STEM STEM for Kids እሺ ሀባን ነው አሁንስ አሁን ይሰማል
እየተሰማኝ ነው ጮቱ።
yeah ይሄንን mic ነው የሚጠቀሙ ይሄን አይደለም
እንደዚህ ማድረግን ወድጀዋለሁ። በጣም ነው የተመገብኩት። ኦኬ ምን ምንም አይ ምንም አይሰማም። ኖርማል ሃርድ ኮር አድርጎ ጀስት በእንትን በፎን አድርጎ ማን ይል በቃ እዛ ቁርስ አምጣልኝ ልልህ ነበር አስመለ- አስመለጥክ ከብር ልኬ እንድገዛልኝ ነበር መንገድ ላይ በርገር ለቁርስ